Hello
Hello
ጤና ይስጥልን ቤተቤት withdraw አድርጌ ነበር ብር ወደ እ?
ብር አልገባልኝም። withdraw አድርጌ ነበር አልገባልኝም።
Okay እሺ እ፣ በደወልክበት ቁጥር ነው አይደለም።
እሺ ንገረኝ የቤተቤት ቁጥር አ ይኸው ቁጥር ነው ራሱ ነው። ሰማንያ አምስት ዘጠና ስምንት ስልሳ ሰባት ሰባ ዘጠኝ
ስንት ብር ነው ሁለት ሺ ሰባ አራት ብር
መቼ ነው ቀኑ ትናንትና ነው ማታ ጊዜ።
Hello አቤት እሺ approved አድርጌልሃለሁ
እሺ
ገብቶልሃል አሁን እሺ ቼክ አድርገው አመሰግናለሁ።
ችግር የለውም